ሄሎ
ጤና ይስጥልን አብሮ ይስጥል
ሰላም ነው እግዚአብሔር ይመስገን ዩቲዩብ ነው የምንረዳውት
ህጻናት ድንቅ ልጆች ለማስመዝገብ ፈልጌ ነበር።
እሺ ስንት አመቱ ነው
አመት ሶስት አመት ምናምን
እሺ ምኖት ነው ለእርሶ
የገርት ቤት ምክንያት እዛው
ምን አሉኝ የጎረቤት ልጅ ናት።
ጎረቤት አዎ
እሺ ሙሉ ስሟና የቤተሰቧ ስልክ ቁጥር አለዎት
አለው እዚሁ ናቸው።
እሺ ይንገሩኝ
ጦይባ ነይ
እርሶ አያውቁትም ሀኒፋ ሀኒፋ አደም
እሺ ስንት አመቷ ነው ሶስት አመት ይሆናታል።
እሺ የቤተሰቧን ስልክ ቁጥር ይንገሩኝ
ነይ ሴት ስልክ አይደለ ቤት ናት። አዎ ወይ እሺ ስልክ እናምጣ የአደም ስልክ ቶሎ ብለሽ ነይ። ዜሮ ዘጠኝ ሀያ
እሺ
ሀያ አንድ
እሺ
ሰላሳ ሰባት
ሰባት ሰላሳ ሰባት ስልሳ ስድስት
እሺ የት አካባቢ ነው እርሷ
ወሎ
እሺ ስሙት ማን ልበል የእርሶ የማ- የዛን ነይ ነይ የእርሶ የጠቋሚ ስም የእርሶ ሀሰን ሀሰን ንጋት
ሀሰማ
ሀሰን ንጋቱ
እሺ ስልክ ቁጥሩ
የኔ ስልክ አዎ ዜሮ ዘጠኝ አስራ ሶስት እሺ
ሰላሳ አምስት ሰላሳ አምስት ዜሮ ዜሮ ሀምሳ ስምንት
እሺ እናመሰግናለን እንደውልሎታለን ነች።